hello ሰላም ጤና ይስጥልኝ ሮይ አቤት ከዊፕላስ ነበር የምደውለው የእኛ መተግበሪያ አውርደው ነበር አዎ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት በተጠቃሚነት okay እሺ አሁን እርሱ የተመዘገቡት ዊፕላስ solution provider ላይ ነው እና ተጠቃሚ ደግሞ ከሆኑ ዊፕላስ solution user የምትለዋን አውርደው ተጠቃሚዎች የሚመዘገቡባትና አሸናፊ የምታደርጓን referral code የሚያገኙበት ነው እሺ ዊፕላስ user ኡ- solution user እሺ እዛ ላይ መመዝገብ ይችላሉ መልካም ቀን ይሁንሎት አሜን ላንቺ እሺ thank you